የሚያስጥልን ችብችብ
ሰላም፣ እንዴት ነው?
እግዚአብሔር ይመስገን።
አረብ ሽንኩርት የላኩት ምን ሆናችሁ ነው? ግን በእግዚአብሔር
መቼ ነበር order ያደረጉት? ይቅርታ አርብ የአርብ አዎ፣ እንዴ ትናንት ከትናንት ወዲያ የአርብ event ትናንት በር አረጋችሁ ጀሙ ምናምን።
አ ታዲያ የኔስ ጀሞን የእርሶ location መነን መነን መነን አዎ፣ ከሌላ ቀይ ዳግማዊት ከዛ አይደለ?
ተጉዞ ነበር። አዎ
ምን ነበር item ኡ ያሉኝ? ይቅርታ ሽንኩርት
ሽንኩርት red onion ም B ነው።
አዎ
ትናንት ማታ አልተደወለሉትም?
ተደውሎ ከዚህ ነበር ከቢሮ ተደውሎ ነበር።
ምናምን ቅዳሜም ተደውሎ እሑድም ተደውሎ ነበር። ትናንትም ተደውሎ ነበር።
እሺ አንዴ ጠብቁኝ። እሺ check ላድርግሎት።
እሺ
እሺ ወጥቷል። የእርሱ አምስት ኪሎ ነው አይደለ?
አዎ አዎ ወጥቷል። driver ሲደርስ ይደውላል።
እሺ እሺ ይቅርታ በጣም እሺ መልካም